ኢንቨስትቤት
ሰላም ነው አብሮ እስከምንረዳ አሉልሽ እንትን ዊዝድሮ አድርጌ ነበር አሁን ሶስት ሺህ ብር በዚሁ ቁጥር እሺ እንትን ላይ ስገባ ሚ- ብሩን ቆርጦታል፣ ግን እንትን ላይም ራሱ የለም። ምንድን ነው የሚባለው? ዊዝድሮ ዴር ኢዝ ኖ ዊዝድሮ
ወደ ቴሌብር ነው ያዘዝከው እም ለውስጥ አሁን በደወልክበት ቁጥር ነው አዎ፣ አዎ፣ አምስት ሺህ አዎ።
ቁጥር እሺ ቼክ እያደረኩ ነው ጠብቀኝ እሺ አይ አይ
ሶስት ሺህ ብር ነው አ ዜሮ ዘጠኝ ስልሳ አምስት አርባ አራት ስልሳ አንድ አስራ አራት ስልሳ ስድስት አስራ አራት ወደሚል አለ እም
ገብቶላል አሁን እሺ አይ አይ thank you brother ችግር የለም መልካም ቀን